አቤት ጤና ይስጥልኝ። እንዴት አሉ?
ሰላም።
እግዚአብሔር ይመስገን። ከመቅረዝ ጠቅላላ ሆስፒታል ነው የምንደውልልዎት።
እሺ
MRCP ፈልጌ ነበረ።
MRI ኤምአርሲፒ
ኤምአርሲፒ አዎ፣
ምንድን ነው MRCP?
ምርመራ ነው። ባለሙያ ያገናኘን። እስኪ እስ- ባለሙያ ነሽ?
አይደለሁም። MRCP ብቻ ነው ልጠይቅላችሁ ነው።
አዎ፣ ባለሙያ ያገናኘ። MRCP ምርመራ አይነት ነው።
እ፣ እሺ ስልክ ልስጥህ እንደዛ ከሆነ እሺ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰ- ሰማንያ ሰባት ሰማንያ ዘጠኝ የ MRI ምርመራ ነው። ይቅርታ
MRI አይደለም የሆድ ሆኖ ግን imaging ነው አሀ፣ እ፣ ምን የላብራቶሪ ምናምን ነው።
አይደለም እንደ MRI አይነት ነው።
በቃ እሺ፣ አሁን በስኮስል ደውል
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ እሺ እሺ እናመሰግናለን።